ትናንትና እኮ አንስቶልኝ ነበር።
ሄሎ ሄሎ፣ ጤና ይስጥልኝ።
አቤት።
ከችፕችፕ ነው የደወልኩሎት ሲሆን እሺ። አቤት።
እሺ፣ አ- አመንሲሳ ግሩፕ ላይ ስኳና ፓስታ አዛችሁ ነበር አይደል?
እሺ። አዎ።
ስልክ አላነሳም ብሎን ነበር አመንሲሳ እና እሱን ማግኘት ይችላሉ እንዴ? ምናልባት ሌላ ቁጥር ልስጥህ?
እሺ፣ እሺ፣ ይቻላል።
እሺ።
እሺ፣ ዜሮ ዘጠኝ ዜሮ ዘጠኝ አርባ ስድስት ቆይ አር- ወይ እሺ፣ እሺ፣ አርባ ስድስት እሺ፣
ስልሳ አምስት ስልሳ አምስት አርባ ሁለት አርባ ሁለት ሰማንያ ሶስት ሰማንያ ሶስት እሺ፣ እሺ፣ እናመሰግናለን።
እሺ። ችግር የለም።
እሺ